ጤና ይስጥልኝ ቤተሰብ hello ጤና ይስጥልኝ ሰላም
እንትን አሁን withdraw request አድርጌ ነበርና እሺ
ስልክ ልንገርሽ ቤተሰብ ስልክ ቁጥር የደወልክበት ነው በዚህ አዎ አዎ እሺ ስንት ብር ነው አስራ አንድ አስራ አንድ እሺ ጠብቀኝ አንዴ እሺ
ይቅርታ እሺ ትንሽ ታገሰኝ ችግር የለውም እሺ
Hello ወይ ወይ ቴሌብር ቁጥር የደወልክበት ነው አይደለ አዎ አዎ
አሁን ገብቶላል ስለደወልክ እናመሰግናለን መልካም ምሽት እሺ እሺ ታንኪዩ እሺ